Hello? hello ብዬ
ወይ ወይ ብዬ እንዴት አደርክልኝ?
ሰላም አለ አሉ አባቴ ብዬ ዛሬ እንዳቀረች
ይችላሉ ብለሽ ነው?
አረ ብዬ በማለት ቤተክርስቲያናመጠው በቃ ቡና ጠጣና ውጣ።
ቤት ማዘር ማዘር ቤት እየጠበቀችኝ ነው። እና ቤት ላይ ብያ አረ በስማ ማርያምን አልደወልኩላቸውም ሁላ ለሰዎች ይገባኛል። አዎ።
ስልኬ ነው። ነገ ጠዋት ሰኞ ደግሞ ደግሞ- ስራ ትሆናለች። ገባህ አይደለ?
ሰኞ ደግሞ እኔም ደግሞ አዎ ደግሞ ብለናል። እንዴት ላድርግ?
እንደምንም አቀበህ ትንሽ አንድ ሁለት ሰዓት ልደውልልህ- ልደዋውልና ለእናትህ ብዬ እ
ቆይ ልደዋውልና ደውዬ መልሼ ልደውል እሺ እሺ እሺ